ሄሎ ወይ ይቅርታ ዘጋሁት።
ሀብታሙ ነህ?
አዎ ሀብታም ነኝ። አዎ ይቅርታ በጣም የት ነው ያለኸው?
አንጌላ በርገር አንግላ እኮ አይደለም ሰማንያ ሁለት ሰባ አምስት ከሴ ላቪ ነው የታዘዘው።
ኦ በጣም ሬስቶራንት ይቅርታ።
ተሳስተሃል። እዛ ሂድሽ አዎ አዎ አዎ አዎ ተሳስቻለሁ። አይዲያ ስለደረብኩ እዛ ቀጥታ ሄድኩ። በጣም ይቅርታ።
ችግር በጣም የለም። እዛ ሂደን ሸርግ ካልሆነ እሺ እሺ። አይ ደቂቃ አለኝ ገና ሰላሳ ደቂቃ ካለ ችግር የለም አደርሰዋለሁ።
አዎ፣ ሰ- ሰዓት መኖር አለ ግን እ፣ አዎ።
ተሳስተሃል ብዬ ነው።
ሳስቼ ሬስቶራንት ነው። በጣም ይቅርታ። እሺ ይቅርታ ይቅርታ።